ሄሎ ሰላም ጤና ይስጥልኝ ገሽ ቤት
ሄሎ ሄሎ
መረጃ ለመጠየቅ ነበረ።
እሺ
እንትን ጃክ ስፖርት ላይ ለምሳሌ ባለስልሳሽውን ከበላው ማለት ነው እሺ
አካውንት የዚ አካውንት ላይ ይገባልኛ።
ያንተው ላይ
ስለዚህ አሁን አንዳንድ ሰዎች አዲስ አበባ ሄደህ ነው የምትቀበለው ምናምን ብለው ነው።
okay አዲስ አበባ ሄደህ ነው የምትቀበለው
አዎ አይ አዲ- ከበላህ አዲስ አበባ ሄደህ ነው የምትቀበለው account ላይ ይገባል ምናምን ብለው ነው።
okay አንዴ ቆይ አንዴ jackpot እዚህ አዲስ አበባ ነው የሚቀበሉት። እሺ። jackpot ሄሎ በ account ነው የሚገባው። እዚህ ነው ጻፈው። አዎ